አያነሳም ሲደወልለት ደግሞ
hello hello ጤና ይስጥልኝ
እንትኑን አገኘሁት።
ይሰማዎታል? ደንበኛችን ከአሪፍ ቤት የደወለልዎት።
አዎ በእናንተ በኩል ከሁሉ ስፖርት እሺ withdrawal አድርጌ ነበረ ማለት ነው።
እህ።
ገንዘቡ አልደረሰኝም። እናንተ ጋር ነው የቀረው።
እሺ እስ- screenshot ይልኩልናል።
ይሄ አገኘሁት አሁን ይኸውና።
እሺ ስለዚህ screenshot ያንሱትና አሁን ቁጥር እንስጦት ቴሌግራም ላይ ላኩልን።
አይ data አላገኝም እ
ስለዚህ ባገኙ ሰዓትም እንዲልኩልን ቁጥሩን እንስጦት። መስመር ላይ ያሉ ደንበኛችን በምን ልላክልሽ? እኔ አሁን data እኛ ጋር በቴሌግራም ላይ ነው የሚልኩልን በምንሰጦት ቁጥር።
እሺ፣ ቴሌ- ቴሌግራም ላኪልኝ ቁጥሩን።
እሺ፣ ቁጥራችንን እንንገሩት አ፣ ዜሮ ዘጠኝ ዘጠና ሁለት
ቆይ አንዴ እሺ እ፣ መስመር ላይ ያሉ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ በዚህ ቁጥር ይላኩልን። ሲልኩ ስምና ስልክ ቁጥርም ያስቀምጡልን።
እሺ እሺ፣ ሌላ የምረዳዎት ነገር አለ?